Then is the main Hello?
shopper. Avik?
Come on. ሄሎ
አቤት ምን እንርዳዎት?
እንትን ከቴሌ ብር አካውንት ቆላችሁ ግን አል- ቴሌ
ማለት ወደ ቤት እንዳስገብተው ነው።
አዎ
እሺ፣ ሜሴጅ አንድ ይልኩልኛል። ቴሌግራም ላይ ስልክ ቁጥር ልስጦት።
ምናችሁ ነው
ሄሎ hello ምና
ስልክ ቁጥር ልስጦት እና ቴሌግራም ላይ ያዋሩን። ስልክ ቁጥር ልስጦት፣ ቴሌግራም ላይ ያዋሩን።
እሺ እሺ ስጪ ያሱ ዜሮ ዘጠኝ ስልሳ
ስልሳ
ዜሮ ዘጠኝ ስልሳ
አ፣
ሰባ ሁለት አ፣
አርባ ሁለት አ፣
ሰባ ሁለት ምናልሽ
በቃ በዚህ ደውሉ። የቴሌግራም ላይ ላኩ።
ስልሳ ሰባ ሁለት አስራ ሁለት ሰባ ሁለት
hello፣ ይቅርታ እየተቆራረጠ ነው።
ስልሳ ሰባ ሁለት አስራ ሁለት ሰባ ሁለት ነው ስልኩ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት
አስር ነው አስራ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት አስራ ሁለት ያልሽ
ሰባ ሁለት መጨረሻው። አንዴ ቆይ ልድገምልዎት። ዜሮ ዘጠኝ ስልሳ
አ፣
ሰባ ሁለት አ፣
አርባ ሁለት ሰባ ሁለት እሺ thank
ምናምን